ጤና ይስጥልን ቤስት ቤት ረዴት ነው የምንረዳው።
ሽና ወጪ ያደረኩት እኮ እስካሁን አልገባልኝም።
እሺ፣ የቤስት ቤት ቁጥር አሁን የደወልክበት ነው?
አዎ
እሺ። ስንት ብር ነው?
ሶስት ሺህ
hello hello
እ ወደ ንግድ ባንክ ነው አይደል የላከው?
አዎ በቃ process ላይ ነው። ለቻፓዎች አሳውቃቸዋለኝ። እሺ፣ ትንሽ ቆይቶ ይገባልሃል።
እሺ እሺ